ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
እንደምናመሻችሁ የጋቢና ቪ አድማጮች የዛሬ ዕለተ ረቡዕ ጳጉሜ አራት 2012 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀምረናል። በምሽቱ ዝግጅታችን በዛሬው ዕለት በትግራይ ክልል የተካሄደውን ምርጫ አስመልክቶ የተለያዩ ጥንቅሮችን አዘጋጅተናል።
እና በሌሊት የመጣሁበት ዋናው ትልቁ ምክንያት ቅድሚያ ተገኝቼ ድምፅ ለመስጠት ነው። ምክንያቱም በጣም ነበር ስጓጓ የነበርኩት።
በትግራይ በተካሄደው ምርጫ ላይ ተሳታፊ ከነበሩት መራጮች አንዱ የሆኑትን አቶ ተክለ ሃይማኖት አርያን የሰማችኋቸው። የምርጫውን ሂደት አስመልክቶ ሰፊ ዘገባ በአብይ ርዕሳችን ይዘናል።
ትግራይ ክልል የሚደረገው የጨረቃ ምርጫ ነው። የጨረቃ ምርጫ ልክ እንደ ጨረቃ ቤት ነው።
በትግራይ ክልል እየተካሄደ ያለው ምርጫ ሕገ ወጥ ነው ሲሉ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ትላንት ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ ምልልስ ከተናገሩት የተወሰደውን የሰማችሁት። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም አዘጋጅተናል። የምሽቱ አስተናጋጃችሁ ስመኝሽ የቆየነኝ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛለ። በቅድሚያ ከዓለም ዙሪያ ላሰባሰብናቸው ዜናዎች ሀብታሙ ስዩም።
አመሰግናለሁ ስመኝሽ። ሳይመን ማርክስ የተባለው ለአሜሪካ ድምፅ የሚሰራ ዘጋቢ በትግራይ ክልል ስለሚካሄደው ምርጫ ለመዘገብ ለመጓዝ ሲል ትናንት ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ የደረሰ ፓስፖርቱንና ተንቀሳቃሽ ስልኩን ተነጥቆ ወደ ትግራይ እንዳይጓዝ እንደታገደ ተናግረዋል። ማርክስ አዲስ አበባ ላይ በአይሮፕላን እንዳይሳፈሩ ከተደረጉት ቢያንስ አራት ጋዜጠኞች አንዱ ነው። በደቡብ አፍሪካ ወደ 45 ሚሊዮን የሚገመቱ ሰዎች የምግብ ዋስትና እንደማያገኙ የዓለም የምግብ መርሃ ግብር ጠቁሟል። በቂና አቅማቸውን የሚመጥን ተመጣጣኝ ምግብ የማያገኙት ሰዎች ብዛት ካለፈው ዓመት በ10 ከመቶ ከፍ ማለቱን የምግብ መርሃ ግብሩ አክሏል። ለምግብ ዋስትናው እጦቱ ዋና ምክንያት የሆኑት የኮቪድ-19 ወረርሽኝ ክስተት ከአየር ንብረት ለውጥና የበርካታ ሀገሮች ምጣኔ ሀብት በመንገዳገድ ላይ የሚገኝ ከመሆኑ ጋር የተዳመሩ ችግሮች ናቸው ተብሏል። ከሁሉም የተጎዳችው ግን ዚምባብዌ መሆኗ ታውቋል። በሀገሪቱ የምግብ ዋስትና እጦት የገጠማቸው ሰዎች እስከ ታህሳስ ወር ባለው ጊዜ ውስጥ 8.6 ሚሊዮን ይደርሳሉ ተብሎ ይጠበቃል። የሶማሊያ ጤና ሰራተኞች በገለጹት መሰረት በኮቪድ-19 ልንያዝ እንችላለን በሚል ስጋት ወደ ጤና ጣቢያዎችና ወደ ሆስፒታሎች ከመሄድ ብዙዎቹ ስለሚያፈገፍጉ ሶማሊያ ውስጥ ከወሊድ ጋር በተያያዘ የሐኪም ምርመራ የሚያደርጉ እናቶችና የሕፃናት መከተቡ ቁጥር እየቀነሰ ሄዷል። የጤና ሰራተኞች ታዲያ ለነፍሰ ጡር ሴቶችና ለሕፃናት የሚያስፈልገው ሕክምና ካልተደረገ በስተቀር ከኮቪድ-19 በባሰ ለህልፈት በሚዳርጉ የሚዘወተሩ በሽታዎች ሊጠቁ ይችላሉ የሚል ስጋት እንዳላቸው ገልጸዋል። ከቅርብ ዓመታት ወዲህ የጤና ጥበቃ ስርዓታቸውን ያጠናከሩ ሀገሮች በኮቪድ-19 ወረርሽኝ ወቅት የተሻለ ውጤት ማሳየታቸውን የዓለም የጤና ድርጅት ትናንት ገልጸዋል። የዓለም የጤና ድርጅት ዋና ሥራ አስኪያጅ ዶክተር ቴድሮስ አድሃኖም ትናንት ባደረጉት ዕለታዊ መግለጫ ሀገሮች ለቀጣዩ ለመዘጋጀት እንዲችሉ ከወቅቱ የወረርሽኝ ሁኔታ መማር ይኖርባቸዋል ብለዋል። ታይላንድን፣ ሞንጎሊያን፣ ሴኔጋልንና ሌሎች ሀገሮችን ዓለም አቀፉን ወረርሽኝ ለመከላከል ላደረጉት ጥረት አሞግሰዋቸዋል። በሌላ በኩል ደግሞ ስፔን በቫይረሱ በሽተኞች ብዛት ከግማሽ ሚሊዮን በላይ ለመድረስ የመጀመሪያዋ የአውሮፓ ሀገር ሆናለች። የዓለም ደረጃ 273 ሚሊዮን የሚሆኑ ሰዎች በኮቪድ-19 መያዛቸው ታውቋል። በሞት የተለዩት ደግሞ 893 ሺህ ደርሰዋል።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። የትግራይ ክልል ምርጫ በዛሬው ዕለት ተካሂዷል። ምርጫውን ያካሄደው የክልሉ መንግስት ምርጫው የትግራይ ሕዝብ በመረጠው ብቻ እንደሚተዳደር ያሳየበት ታላቅ ቀን ነው ብሏል። በምርጫው የተሳተፉ ሰዎችም ከእኩለ ሌሊት ጀምሮ ወደ ምርጫ ጣቢያዎች በመሄድ ድምጻቸውን መስጠታቸውን ገልጸዋል። በመቀለ ከተማ ህወሀትን ወክለው የተወዳደሩት ወይዘሮ ከሪያ ኢብራሂም ምርጫው የትግራይ ሕዝብ በዓለም መድረክ ስሙ ከፍ ያለበት የጠላቶች አንገት ደግሞ የተደፋበት ነው ብለዋል። የትግራይ ነጻነትን ፓርቲ ወክለው የተወዳደሩት አቶ መሀሪ ዮሐንስ በበኩላቸው የትግራይ ምርጫ እንደ ሌላው ምርጫ አይደለም፣ እንደ ሪፈረንደም የሚቆጠር ነውም ብለዋል። የምርጫውን ሂደት የተከታተለው የመቀሌው ዘጋቢያችን ሙልጌታ ጽብሃ ዝርዝር ዘገባ ልኮልናል።
የትግራይ ክልል ከሌላው የኢትዮጵያ ክልሎች ተለይታ በ2672 የምርጫ ጣቢያዎች ምርጫ በዛሬው ዕለት አካሂዳለች። በመቀለ ከተማ ሀድነት ክፍለ ከተማ የቅሳነት ረ ምርጫ ጣቢያ ላይ ድምፅ ሲሰጡ ያገኘኋቸው አቶ ተክለ ሃይማኖት አርአያ የተባሉ የአካባቢው ነዋሪ በምርጫው ለመሳተፍ ከኩለ ሌሊቱ 7 ሰዓት ጀምሮ ወረፋ መያዛቸው ተናግረዋል። ጠዋት 12 ሰዓት ምርጫ ጣቢያው ሲከፈት ደግሞ ድምፅ መስጠታቸው ገልጸዋል።
የትግራይ ህዝብ የራሱን እድል በራሱ ለመወሰን ስድስተኛው ዙር ምርጫ ለማካሄድ በዝግጅት ላይ ነበር። ስለዚህ ዛሬ ቀኑ ደርሶ ደግሞ ቅድሚያ ተገኝቼ ድምፅ ሰጥቼ ለመሄድ ስለፈለግኩኝ በሌሊቱ እዚህ ተገኝቼ አሁን ደግሞ ድምፅ ሰጥቼ እየወጣሁ ነው የምገኘው እና በሌሊት የመጣሁበት ዋናው ትልቁ ምክንያት ቅድሚያ ተገኝቼ ድምፅ ለመስጠት ነው። ምክንያቱም በጣም ነበር ስጓጓ የነበርኩት። ቀኑና ሰዓቱ ደርሶ ግን ይኸውና አሁን የራሴን እድል ተጠቅሜ የምፈልገውን ፓርቲ መርጬ አሁን እየወጣሁ ነው የምገኘው።
በምርጫ ጣቢያው ስታስተባብር ያገኘኋት ኤልሳ ኪዳነ ማርያም በበኩላም በምርጫ ጣቢያው 1132 ሰዎች ለመመዝገብ ታቅዶም ሆኖም ግን 2750 መራጮች ተመዝግበዋል ብላለች። ህዝብም በሌሊት ተነስቶ ወደ ምርጫ ጣቢያው ድምፅ ለመስጠት እንደመጣ ገልጻለች።
አሁን እንደምታየው እንዳለህ በነቂስ እንደወጣው ዛሬም ደግሞ እዚህ ነኝ ያደርኩት ሰባት ሰዓት ከሌሊቱ ጀምሮ በነቂስ የወጣ ይኸው እንደምታየው ህዝቡ እርጉዞች መጀመሪያ ለእነሱ ነው የሰጠናቸው። ለእርጉዞች ለአካል ጉዳተኞች ናቸው የሰጠናቸውና እንደምታየው ህፃን ይዛ ሰባት ሰዓት ከሌሊቱ ተሰልፋ በራሴ ማስተዳደር አለብኝ እኔ በመረጥኩት ብለው ብዙ ምርጫዎችን ያሳልፍ ያለው ምርጫ ከጀመርን ጀምሮ የዘንድሮ ግን በጣም የተለየ የህዝብ ፍላጎቱ ከኛ በላይ የሆነው ነው። በጣም ማደንቀው የምርጫ ታሪካዊ ምርጫ ነው።
በመቀለ ከተማ ተዘዋውሬ ባየኋቸው የምርጫ ጣቢያዎች ኮሮና ለመከላከል ሲባል መራጮች ርቀታቸው እንዲጠብቁ ጥረት ተደርጓል። የአፍና አፍንጫ መሸፈኛ መጠቀም፣ የእጅ ንጽህና መጠበቂያ፣ አልኮልና ሳኒታይዘሮችም ሲጠቀሙ ተመልክቻለሁ። እንዲሁም በአንዳንድ የምርጫ ጣቢያዎች መራጮች ሙቀታቸው እየተለኩ ሲገቡም ነበር። በመቀለ ከተማ ህወሀት ወክለው የተወዳደሩ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም የትግራይ ህዝብ መብቱ ያስከበረበት ጠላቶቹም ያፈሩበት ቀን ነው ብለዋል። ከፌዴሬሽኑ አፈ ጉባኤነት ስልጣን የለቀኩትም የህዝቡ ውሳኔ እንዲከበር ነው በማለት ተናግረዋል።
የዓለማት ሚዲያም ጭምር የትግራይ ምርጫ ትግራይ ትግራይ ብለው የትግራይ ጀግንነትን፣ የትግራይ ህዝብ ታሪክን፣ የትግራይ ህዝብ ታጋሽነትን፣ የትግራይ ህዝብ ተጽዕኖ ፈጣሪነትን በዓለም ደረጃ ከፍ የሚያደርጉበት ቀን ነው ይሄን ቀን። ስለዚህ ከሌሎች ቀን የተለየ ቀን ነው ለትግራይ ህዝብ። ሌላም ተልካሻ አስተሳሰብ በተለይ የብሔር ብሔረሰቦችን ክብር የማይቀበል የብሔር ብሔረሰቦችን እውቅና የማይቀበልና የማያከብር አካልም በተለይ እነዚህ አህዳውያንም እነዚህ አካላትም ጭምር ያፈሩበት የተዋረዱበት ጀርባ አጥንታቸው የተሰበረበት ቀን ነው ማለት ነው። አሁን ፌዴሬሽን ምክር ቤት ትግራይ ክልል ምርጫ ማካሄድ የለበትም ቢያካሄድም እውቅና አይሰጠውም፣ ስለዚህ ህጋዊ አይደለም ብሎ የፈረጀበትም ህገወጥ ፍርድም ጭምር እዛም የለቀቅኩበትም ስለሆነ ዋናው የለቀቅኩበት ደግሞ የትግራይ ህዝብ ራስን በራስ የማስተዳደር መብት መከበር አለበት ከሚል አንጻርም ስለሆነ ይቺ ካርድ ለእኔ በጣም ትልቅ ትርጉም አላት።
ሌላው በከተማው ለትግራይ ነጻነት ፓርቲ ወክለው የተወዳደሩ አቶ መሐሪ ዮሐንስ በበኩላቸው የትግራይ ምርጫ እንደ ሌላው ምርጫ አይደለም፣ እንደ ሪፈረንደም የሚቆጠር ነው ብለዋል።
ህዝቡ በነቂስ ወጥቶ እየመረጠ ነው። ሰላማዊም ነው እስካሁን እንዳየሁት ማለት ነው። ይህ ምርጫ ለትግራይ ህዝብ almost referendum እንደ ሪፈረንደም ተራ ምርጫ አይደለም። ህልውናችን እንደ ብሔር ህልውናችን የምናረጋግጥበት ምርጫ ነው። በዚህ ምርጫ በራስ በራስ የመወሰን መብታችን ላይ ተጋርጦ የነበረውን አደጋ ለመመከት እያካሄድን ያለ ምርጫ ነው እና የፈለገውን ያህል ጫና ቢደረግም ምርጫችን ከማድረግ የተለያዩ ተቃርኖዎች ወይ ደግሞ የጠላት እንቅስቃሴዎች ቢኖሩም እሱን ብየው ብለን ነው ይህን ምርጫ እያደረግን ያለ ነው እና እንደተለመደው አይነት ምርጫ አይደለም። ትግራይ የትግራይ በትግራይ የራሷን በራሷን መብት አስጠብቃ ለመሄድ እንዲሁም ደግሞ ከመስከረም በኋላ ህጋዊና ቅቡል መንግስት ለመትከል እያካሄድ ነው ያለነው ምርጫ ነው።
የትግራይ ክልል የ communications ቢሮ ኃላፊ ወይዘሮ ሊያ ካሳም በምርጫው ሂደት አስመልክተው ጠይቀናቸው ምርጫው የትግራይ ህዝብ መሪውን እንዲመርጥ ያሳየው ፍላጎት ያሳካበት ቀን ነው፣ በዚህም ደስ ሊለው ይገባል ብለዋል። ምርጫው ለማደናቀፍ የሚደረጉ እንቅስቃሴዎች በመመከትም አሳክተውታል በማለት ገልጸዋል። የትግራይ ህዝብ በመረጠው ብቻ ለመተዳደር የራሱን እድል በራሱን የወሰነበት ትልቅ ታሪካዊ ቀን ነው ብለዋል። ወይዘሮ ሊያም እንቅፋቶችና ተግዳሮቶች እንደያመጣጡ ህዝብና መንግስት ተቀናጅተው በተቻለ መጠን ለመመከት ጥረት አድርገናል። ምርጫችን እንዳይደናቀፍ፣ ምርጫችን እንዳይስተጓጎል፣ በዚህ ምርጫ ላይ የማንም ጣልቃ ገብነት እንደማያስፈልግም ጭምር ምክንያቱም የህዝቡ ውሳኔ ነው። ማንም ፈቃጅ ማንም ከልካይ ሊኖር አይችልም በዚህ ሀገር። ስለዚህ ህዝቡን የወሰነውን ተግባራዊ የማድረግ ጉዳይ ብቻ ነው ለሁላችንም ሊያግባባን የሚችለው። በዚህ ደረጃ በዚህ ሂደት እንግዲህ ምርጫውን ለማደናቀፍ ብዙ ብዙ ሴራዎች ሲሸረቡ ነበረ። እነዛ ሴራዎች እንደያመጣጡ ስንመክትም ነበረ። አጠቃላይ ምርጫውን እንዲደናቀፍ የሚያደርጉ አካላት ምርጫውን እንዳይሳካ የሚያደርጉ አካላት ግን ምን ያህል በዚች ሀገር በመስዋዕትነት የተረጋገጠውን ስርዓት በመስዋዕትነትን የተረጋገጠው የህዝብ መብት እየነፈጉና የእነዛ ሰማዕታትም አጠቃላይ የተሰዉለትን ስርዓት ከድተው የህዝብ ውሳኔውን የሆነውን ምርጫ እንዳይካሄድ እንዳይሳካ የህዝብ ድምፅ ደፍጥጠው እንደያዙ ደግሞ በሌላው ፍንትው ብለው ለሌሎች አካላት የታየ ሁኔታ ነው ያለው ማለት ነው።
የፌዴራሉ መንግስት የትግራይ ክልል ምርጫ እውቅና አልሰጠውም ብሏል። የትግራይ መንግስት ደግሞ የፌዴራሉ መንግስት በህዝብ ሳይመረጥ ስልጣን ማራዘም አይችልም በማለት ህገ ወጥ ነው በማለት ይገልጻልና ከምርጫ በኋላ ከፌዴራል መንግስት ጋር የሚኖራችሁ ግንኙነት ምን ይመስላል የሚል ጥያቄ ለወይዘሮ ሊያ አቅርበን የትግራይ መንግስት ህጋዊነት በምርጫ ነው እያስቀጠለ ያለው በቀጣይም መርህና ህግ ብቻ ተከትሎ ይሰራል ብለዋል። የፌዴራል መንግስት ጉዳይ ግን የኢትዮጵያ ህዝቦች የጋራ ውሳኔ ነው። ስለዚህ በጊዜው የሚታይ ነው በማለት ምላሽ ሰጥተዋል። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም።
በትግራይ ክልል እየተካሄደ ያለው ምርጫ ህገወጥ መሆኑን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ከኢትዮጵያ ቴሌቪዥን ጋር ባደረጉት ቃለ ምልልስ ተናግረዋል። ምርጫው የጨረቃ ምርጫ ነው ሲሉ የገለጹት የኢትዮጵያ ጠቅላይ ሚኒስትር የጨረቃ ቤቶች ህገወጥ እንደሆኑት ሁሉ በትግራይ የተካሄደው ምርጫም ዋጋ የሌለው መሆኑን አብራርተዋል። በጨለማ ውስጥ ካለ ኃይል ጋር መንደፋደፍ አያስፈልግም ያሉት ጠቅላይ ሚኒስትር አብይ አህመድ መንግስታቸው የኃይል እርምጃ የማይወስደውም ለትግራይ ህዝብ ስለማይጠቅም እንጂ ውጊያ አስፈላጊ ቢሆን ኖሮ ባጠረ ጊዜ ማጠናቀቅ ይቻል እንደነበር ነው የገለጹት። ከጠቅላይ ሚኒስትሩ ንግግር የተቀነጨበውን ቀጥሎ እናዳምጥ።
ትግራይ ክልል የሚደረገው የጨረቃ ምርጫ ነው። የጨረቃ ምርጫ ልክ እንደ ጨረቃ ቤት ነው። የጨረቃ ቤት አንተ ሄደህ አንድ ጥግ ቤት ስትሰራ አንዳንድ ቀን የቀበሌ ሊቀመንበሩ ያያሃል፣ አንዳንድ ቀን አያይህም ወይም እያየህ ያልፋል። ነገር ግን የጨረቃ ቤት የተሰሩ ሰዎች ካርታ ስለሌላቸው ብቻ ሳይሆን መብራት በህጋዊ መንገድ ስለማይገባላቸው ብቻ ሳይሆን ህገወጥ እንደሆኑ ስለሚያውቁ ተኝቶ ያድሩ። ኮሽ ባለ ቁጥር ሲኖትራክ ባለፈ ቁጥር ዶዘር መጥቶ ሊያፈርሳቸው ይመስላቸው አንድ ቀን ይፈርሳል። እንደዚያ ያን ነገር ይሄ የጨረቃ ምርጫ ነው ያልነው ልክ እንደ ጨረቃ ቤት ህጋዊ አይደለም። በኢትዮጵያ ውስጥ ምርጫ ማካሄድ የሚቻለው በምርጫ ቦርድ ብቻ ስለሆነ ነገር ግን በደንብ የኢትዮጵያ ህዝብም የተቃዋሚ ፓርቲዎች እንዲገነዘቡ የምፈልገው ነገር የህወሓት በትግራይ ክልል ውስጥ ባለፉት ዓመታት ልክ እንደ ብልጽግና መንግስት ሆኖ ነው ያለው። ህወሓት መንግስትነቱ የሚቆምበት ጊዜ ባለፈው በተወሰነ ውሳኔ መሰረት እስከሚቀጥለው ምርጫ ድረስ ተደርጎ ምርጫው ማሸነፍና መውደቅ ላይ የሚመሰረት ነው። አሁን በዚህ መሀል የሚደረጉ የእቁብ ወይም የእድር ስብስቦች ወይም ጉባኤዎች የእኛ ቢገር ሄዴክ መሆን የለባቸው። headache አይደለም። አሁንም ህወሓት ነው እየመራ ያለው። ይሄ የሚባለው የጨረቃ ጨዋታን ቢያልፍ ህወሓት ነው ይመራው። በሚቀጥለው ምርጫ በሀገራዊ ምርጫ ላይ ግን በፓርላማም ይሁን በሚደረጉ ሀገራዊ ምርጫዎች የማይሳተፍ ከሆነ ተቀባይነት የለውም። ለዚህ ነው ይሄን ብዙ value ማድረግ የማልፈልገው። ብልጽግና በሚቀጥለው በሚወሰን ጊዜ ከዘጠኝም ከአስርም ወራት በኋላ የሚደረግ ምርጫ ላይ በመላ ኢትዮጵያዊቱ የማይሳተፍ ማንኛውም ኃይል ውክልና ኖሮት ፓርላማ ሊገባ አይችልም። በዛ አይን ማየት እንጂ እንደው አስታውሶኝ እዚህ ነው ያለሁት በሚባል ጩኸት ውስጥ ሁሉ እጃችን አስገብተን ከዋናው መንገዳችን መቆም አለብን ብዬ አላስብም። ህገወጥ ነው፣ ጥያቄ የለውም። ግን ይህን እንደ ምርጫ ማየትም ትክክል አይደለም። ምርጫ አይደለም ይሄ። ምርጫ የሚሆነው የምርጫ ቦርድ ሲመራው ብቻ ነው። ይህን ልክ እንደ ጉባኤ፣ ልክ እንደ እድር ስብስብ አድርገህ መውሰድ ነው። የእድር ስብስቡ ውጤቱ በህግ የተሰጠውን መንግስት የሚቃረን ካልሆነ ለዚያ ብሎ ጊዜ ማባከን ያስፈልጋል ብዬ አላስብም። የምናደርጋቸው ነገሮችም የሚያስከትሉትን ጥፋት ማየት ነው።
የዕለቱን አብይ ርዕስ ነበር ቀደም ሲል የሰማችሁት። ሙልጌታ አጽብሃን ከመቀሌ ላደረሰን ዘገባ እናመሰግናለን። እያዳመጣችሁት ያላችሁት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። ዛሬ በትግራይ ክልል የተደረገው ምርጫ የሚኖረው ህገ መንግስታዊ አንድምታ ምንድን ነው? በክልሉና በፌዴራሉ መንግስት መካከል ያለውን ግንኙነት በመለወጥ በኩል ሊኖረው የሚችለው ሚናስ እንዴት ይገለጻል? የሚሉ ሀሳቦችን ይዘን ጠቅለል ያሉ ጥያቄዎችን እንዲመልሱልን የዘወትር ሀሳባቸውን ወደሚያጋሩን የህገ መንግስታዊ ምሁር አቶ እንዳልካቸው ገረመው ጋር ደውለናል። አቶ እንዳልካቸው የዛሬው ምርጫ መደረጉ በትግራይ ክልልና በፌዴራል መንግስት ግንኙነት ላይ ስለሚተወው ውጤትና መደረግ ስላለበት ጉዳይ ወደሚያስረዱበት ምላሽ እንለፍ።
የሚመሰረተው መንግስትና በፌዴራል መንግስት መካከል የሚኖረው ግንኙነት እንግዲህ የሻከረ እንደሚሆን ክርክር የለውም። ማለት ብዙ አመላካች ነገሮች አሉ። ከዚህ ፊትም ክልሉን በሚመራው የህወሀትና በፌዴራል የፌዴራል መንግስትን እየመራ ያለው ብልጽግና መካከል ያሉ የፖለቲካ አለመግባባቶች ናቸው ክልልና በፌዴራል መካከል ያለን ግንኙነት እዚህ ደረጃ እንዲደርስ ያደረጉት። ስለዚህ በእነሱ መካከል ፖለቲካዊ መፍትሄ ተገኝቶለት እስካልተቋጨ ድረስ ይህ መካረር የሚቀጥል ነው የሚመስለኝ። እነሱም በህገ መንግስት ውስጥ የተቀመጡ የክልሎችን መብትና ስልጣን በተመለከተ መከራከሪያ እያደረጉ ያነሳሉ። የፌዴራል መንግስትም ህገ መንግስት አይደለም እያለ እንግዲህ ሌሎች የመብት ጥሰት፣ ህገወጥ የሆኑ ተግባሮች ምናምን ከሌሉ በስተቀር በክልሉ መንግስት ውስጥ ፌዴራል መንግስት የሚኖሩት አማራጮች ምናልባት በ federal conditionalities የምንላቸው ይሄ ከበጀት ከጥቅማጥቅም ምናምን አኳያ ተጽዕኖ እያሳረፈ የሚሄድበት ወይም ይህንን እየጣለ የሚሄድበት መንገድ ካልሆነ በስተቀር ጠባብ ነው። መፍትሄ ሊሆን የሚገባው አንድም በአግባቡ ስራውን ከተወጣ ይህንን ኃላፊነት የተጣለበት የፌዴሬሽን ምክር ቤት ሁለቱን አካሎች ቀምጦ በክልል መንግስትነት ደረጃ እና በፌዴራል መንግስትነት ደረጃ በፓርቲዎች ሳይሆን የማደራደር እና ሴትል የማስደረግ ኃላፊነቱን ሊወጣ ነው የሚገባው ብዬ የማምነው። ግን ይህ እንዳይሆን አሁን ባለፈውም ያየነው ነገር ስላለ ፌዴሬሽን ምክር ቤት ላይ መካከላቸው ያለው አመኔታ በጣም ላልቷል ወይንም የለም በሚያስብልበት ደረጃ ነው ያለ።
የአሁኑ ምርጫ መደረጉ ለክልሉ መንግስት የሚያስገኘው ጥቅም ምንድን ነው? የሚኖሩ አንድምታ አለ ወይ?
እንግዲህ ከዲሞክራሲ መርህ አኳያ ካየ ነው የ representation ወይም የውክልና መርህ ትልቅ ፋይዳ አለው። ፍትሐዊነቱ፣ ነፃ መሆኑ፣ ህጋዊነቱ እንደተጠበቀ ሆኖ ያንን እንግዲህ የሚያጣራ እንዳለመታደል ሆኖ ይህንን ምርጫ ብሔራዊ ምርጫ ቦርድ ቢሆን ኖሮ ይህን ያስተዳደረው ሙሉ ሂደቱን በግልጽ አይተነው ቢሆን ኖሮ የሚሰጠው እንድምታ የክልሉ መንግስት ላይ ኃላፊነቱን ለክልሉ ህዝብ ኃላፊነቱን ከመወጣት አኳያ በጣም ከፍ ያደርገዋል። በጣም legitimate የሚያደርገው ነበር። አሁን ምንድን ነው actor ኦቹን በማየት ወይንም ተዋናያኖቹን በማየት ነው ሁሉንም ሂደቱንም ሁሉም ሰው ለማድመጥም ፍላጎቱ የሌለው ላይ ከዚህ ቀደም የነበሩ የፖለቲካ መጥፎ ታሪኮች ተከትለው ይመጣሉ እና ህወሓት ነው እያከናወነ ያለው ህወሓት ከራሱ ጋር ነው እየተመራረቀ ያለው ምናምን ምናምን የሚሉ አስተያየቶች ስላሉ ልምምዱን የዲሞክራሲ ልምምዱን በፌዴራሊዝም ክልሎች laboratories of democracy ይባላሉ። የዲሞክራሲ ቤተ ሙከራዎች ናቸው። ታችኛው እርከን ላይ ያለ የራስን በራስ የማስተዳደርን ትልቅ የዲሞክራሲ ፋይዳ በቀላሉ የምታስፈጽምባቸው መንገዶች ናቸው። የተለያዩ አማራጮች የምተገብርባቸው ናቸው። ስለዚህ በዚህ ረገድ በፌዴራሊዝምም ውስጥ ይሄ ትልቅ democratic legitimacy ከፍ ያለ እንትን ይሰጣቸዋል። እንግዲህ ይህ ሁሉ የሚሆነው ግን እንዳልነው ዲሞክራሲያዊ እና ነጻና ገለልተኛ በሁሉ መመዘኛዎች የምርጫ መመዘኛዎች ትክክለኛ የሆነ ምርጫ ተከናውኗል ብለን ያሰብን እንደሆነ ነው። ጄኒን የሆነ ምርጫ ተከናውኗል ብለን ካሰብን የሚሰጠው ፋይዳ ከፍ ያለ ነው። ግን እንዳለመታደል ሆኖ ያው የምናውቀው አሁን የፖለቲካ የፕሮፓጋንዳ ሰለባ ስለሆነ ሁሉም ነገሮች ጥሩም ጎን ለማየት አልታደልንም። ለወደፊቱም ምናልባትም ለሌሎች ክልሎችም የሚሰጠው አንድምታ ያለ ይመስለኛል። ክልሎች የራሳቸውን ምክር ቤትም ሆነ እስከታችኛው ያለ መዋቅር አስተዳደር ምርጫ የማከናወን አቅሙ አቅሙ መገንባት እንዳለባቸውም ጎዜ የፌዴራሊዝም አንድ ትልቅ ገጽታ ስለሆነ ማለት ነው እና በዛ ረገድ የሚኖረው lesson ይኖራል፣ በጎ lesson ይኖራል ብዬ አስባለሁ።
ሀብታሙንና እንግዳችንን አቶ እንዳልካቸው ገረመውን እናመሰግናለን። የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። እያስተናገድኳቸው ያለሁት ስመኝሽ የቆየ ነኝ። በትግራይ ክልል በዛሬው ዕለት ሲካሄድ የዋለውን ምርጫ አስመልክቶ በኢትዮጵያ የተለያዩ ከተሞች ያሉ ወጣቶች ምን አስተያየት አላቸው ስንል ለማጠያየቅ ሞክረናል። ወጣቶቹን ያነጋገረችው ኤደን ገረመው ናት። ያሰባሰበችውን ምላሽ እንደሚከተለው አጠናቅረዋለች።
እባላለሁ የአዲስ አበባ ነዋሪ ነኝ። ስለ ትግራይ ምርጫ ያለኝ አስተያየት እንደዚህ ሰዓት ባይደረግ ጥሩ ነበረ ብያም ያለው ያው ከሀገር አቀፋዊ ምርጫው ጋር ይሁን አይሆን የሚለው እሱ ሌላ ጥያቄ ሆኖ ሳለ ግን በዚህ ሰዓት ኮሮና በበዛበት ሰዓት ምን ያህል ጥንቃቄ ቢደረግ፣ ምን ያህል ስልጠናዎች ቢሰጡ ወይ ምንም ነገር ቢደረግ በዚህ ሰዓት ላይ እንደዚህ gathering ኦችን ባንፈቅድ ጥሩ ነበረ ብዬ አምናለሁ። ሲቀጥል ደግሞ protest ም ከሆነ ከፌዴራል መንግስቱ ጋር እሱ በህዝቡ ላይ ባያረጉት ብዬ አምናለሁ። ምክንያቱም ህዝቡ እየተጎዳ ነው፣ እየተቸገረ ነው፣ ንጹህ ውሃ እያጣ ነው። ያው አሁን ደግሞ ይህን ነገር እያባባሱት ነው እንጂ እየለዩት አይደለም። እንደውም ፌስቡክ ላይ እንደምናየው ደግሞ የትግራይ ወጣቶች post እያደረጉት ያሉት ነገር ትግራይ ትስዕር የሚለው እሱም አዋጭ አይመስለኝም። ምክንያቱም የህዝባቸውን ችግር የሚያውቁት እነሱ ወጣቶቹ ናቸው። የተማርነን ብለን ደግሞ ስናስብ አንድ አካሄድ ትክክል ነው ስህተት ነው የሚለውን ነገር ማየት እንችላለን። እኔ አሁን ዋናውን መንግስት እየደገፍኩ ወይ ምናምን ሳይሆን በዚህ ሰዓት በኮሮና ሰዓት የፖለቲካ ጥቅሙ ለማግኘት ብሎ TPLF የሚያደርገውን ነገር በህይወታችን ላይ ባንቀለድበት ብዬ አምናለሁ ነው።
ኢብራሂም አብዲ ኢብራሂም ከአረብ ነው። ምርጫ ማድረጉ ትክክል ነው። ለአንድ ሀገር ምርጫ እንትን ከሌለ መንግስት የለም ማለት ነው። እነሱም በህገ መንግስቱ ተመርኩዘን ነው ምርጫ የምናደርገው ነው የሚሉት። ይህና በጣም ከባድ ነው። አንድ ሀገር ህገ መንግስቱ እስከተመራ ድረስ አንድ ክልል እንዲህ ተገንጥላ ምርጫ አደርጋለሁ ስትል በጣም ከባድ ነገር ነው። ይህን የኢትዮጵያ መንግስት በፈለገውም መንገድ ዲፕሎማሲን ፈጥሮ እነዚህን ሰዎች ወይ አሳምኖ አንድ ላይ መሄድ መቻል ነበረባቸው። ግን አሁን አንድ ክልል ተገንጥላ ለራሷ ምርጫ የምታደርግ ከሆነ በኢትዮጵያ መንግስት ደግሞ አልቀበለውም ብላ ነው የምታደርገው። ይሄ ቀጣይ አካሄዷ ትግራይን ወዴት ይወስዳታል ነው ባጭሩ። ሌላ ነገር ሊፈጠርም ይችላል። አሁን ዘጠኝ ክልሎች ላለማድረግ ተስማምተዋል። አንድ ክልል ብቻ ከመሀል ስታፈነግጥ ከስምንቱ ጋር መሄድ አልቻለም ማለት ነው። በፌዴራል የበላይነቱንም አልተቀበለም ማለት ነው። አዎ እስቲ እርሶ ይበሉት በራሱ ታንደቦት መንግስቱ ጋር መናበብ መናበብ ነበረበት። የፌዴራል መንግስትን ሌላውን ክልል እንዳሳመነ ሁሉ ትግራይንም አሳምኖ አቅጣጫ ማስያዝ ነበረበት።
ስሜ አረደም ኃይለ ሚካኤል ይባላለሁኝ። በትግራይ ክልል ፍንጭጮ በሚባል ከተማ ነዋሪ ነኝ። እንግዲህ ስለ መረጫው በጣም ደስተኛ ነኝ። በመካሄዱ በጣም ደስተኛ ነኝ። እንደ አንድ የዩኒቨርሲቲ ተማሪ በምርጫው ያለኝ አስተያየት እንግዲህ በጣም ደስተኛ ነኝ በመካሄዱ ማለት ነው። ምክንያቱም ምርጫው ተካሄደ ማለት እኛ የትግራይ ህዝቦች እንደ ትግራይ ማለት ነው እንደ አንድ የትግራይ ልጅ ተወላጅ የነገ እጣፋንታችን የምንወስንበት ቀን ስለሆነ እንግዲህ በጣም ደስተኛ ነኝ ማለት ነው። ምናልባት የፖለቲካ ጉዳይ ሊሆን ይችላል። በ TPLF ና በብልጽግና ምናልባት የተፈጠረ ልዩነት በ TPLF ኦች ወይም በህወሀት የራሱ የሆነ እኔ ነኝ ትክክለኛ አካሄዴ የኔ ነው ትክክል፣ ብልጽግና ደግሞ የኔ ነው ትክክል ይሉ ይከራከራሉ እና እንደ TPLF ግን እኛ የያዝነው ስልጣን ለአምስት አመት ብቻ ስለሆነ የተሰጠን እድል አምስት አመት ብቻ ስለሆነ እንግዲህ ምርጫ ማካሄዳችን እውነታችን ነው ሲሉ እንግዲህ እኛም ተቀብለነዋል።
የሮም ከተማ ከናዝሬት ምርጫን በምንመለከትበት ጊዜ እንግዲህ ፌዴሬሽን ምክር ቤትም አዲስ ያወጣው መግለጫ አለ እና የፌዴራል መንግስትና ራሱ የትግራይ ክልል መካከልም ደግሞ አለመግባባቶች አሉ። ስለዚህ ግን ህዝቡ መርጦ የትግራይ ህዝብ ይበጀኛል፣ ይሄ ምርጫ መካሄድ አለበት እና በየአምስት ዓመቱ ይህን ምርጫ ማድረግ አለብኝ ብሎ ህዝቡ የሚያምንበትና የሚወስንበት ከሆነ ምርጫው መካሄዱ ችግር የለውም። ግን የፖለቲካ ፍላጎት ወይም የፖለቲካ motive ሆነው የሚካሄድ ከሆነ ግን ትክክለኛና አዋጭ የማይሆንበት መንገድ ነው ያለው። ምርጫ መሆን ያለበት እንግዲህ ህዝቦች የሚያስተዳድራቸውና ትክክለኛ ነው ብለው የሚያምኑበትን ሰው ለመምረጥ ነው። እንግዲህ ህዝቡ የሚያምንበት ከሆነ ትክክል ነው፣ ግን ለፖለቲካ አላማ መዋል የለበትም የሚለው ነው። እንግዲህ የሀገርን ህልና እና ከሌሎች ክልሎች አንጻር የሚለውን በምናይበት ጊዜ እንግዲህ አሁንም ፈታኝ ጊዜ ላይ ያለነው ኮሮና ቫይረስ አሁንም አለ እና የጥቅም ፎቶዎችን በምናይበት ጊዜ ያው መጠቃቀፎች ምናምን ያሉበት ፎቶዎች ራሷቸው ነበር እና ትክክለኛነት አሁንም ቢሆን ትክክል አይደለም ብዬ ነው የማምነው። ሀገራዊ ምርጫ መጠበቅ እንችል ነበረ። ሌላው ደግሞ ምርጫ ቦርድ ነው እንግዲህ ምርጫ ኢትዮጵያ ውስጥ ማስፈጸም ስልጣን ያለው። ስለዚህ የምርጫ ቦርድንም ውሳኔ ተገፍቶ ነው እንግዲህ አዲስ ይበጀናል ብሎ ቀጥሎታል። ግን ከሚያመለካከት አንጻር በማይበት ጊዜ ትክክል አይደለም ነው የምለው።
አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪ ኤልያስ አስማርና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። በፌስቡክ ገጻችን at VOA Amharic በትዊተር hashtag ጋቢና VOA እንዲሁም በኢሜይል አድራሻችን ጋቢና at VOA news dot com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።